hello
እ ሰላም ጤና ይስጥልን።
ሰላም ነው።
አለን አለን። ምን ልርዳዎት?
አ እዝ- ይኸው መስመር ላይ ካርድ ምናምን ይጨርሳል፣ ካርድ ምናምን ይቆርጣሉ።
እም፣ ካርዱ ቢሞላ በጣም ያስቸግረዋል።
እ፣ የቴሌቪዥን ደንበኛ ስለሆኑ በየቀኑ ትኬት ስለሚሰጡት ነው።
ሁል ጊዜ በቃ ሲሞላ በቃ አ- ባለ አስራ አምስት ሞላ አ- አምስት ብር ብቻ ነው የሚቀራው። አስር ብር ይወስዳሉ።
እሺ ኮከብ ዘጠኝ ሰማንያ አምስት ምስላል ብሎ ደውሎ ስድስት ቁጥርን ይጫን ይቋረጥልዎታል።
እ
ይቋረጥልዎታል ስድስት ቁጥርን ይጫን።
እ ስንት ስንት ኮከብ ዘጠኝ ሰማንያ አምስት ምስላል
ኮከብ ዘመና አምስት ኮከብ ዘጠኝ ሰማንያ አምስት ኮከብ ዘጠኝ ዘመና አምስት እ፣
እ መሰላል ብሎ ደውሎ ስድስት ቁጥርን ይጫን ይቋረጥልዎታል።
እሺ እሺ በ